እንባ ሞልቶት አይኔ ወፊት ሸፍኖት አዘን ከቦት ውስጤ ሩቅ ሕልሜን አምክኖ ጥልቅ ጽልመት ውጦኝ ያለኝ ላጥቼ ነገሬን ጠላሁት ብቻዬን ቀርቼ
የመከራ ዱፍ የችግር ዝናብ የድቧዘን ላይ ሐዘን ድባብ የመከነ ሕልም የጎደለ ቀን የጨለመንም ብሶ ሰቅቀን ድርብርብ ሐዘን ምሬት ሩሩ ያሰለለው ድምፅ ጥልቅ ጉርጉሮ ብሶ ትካዜ መከራ ለብሶ ከሩቅ ይሰማል የሲቃ ለቅሶ
ይሰማል ይሰማል ከሩቅ ይሰማል ይሰማል ይሰማል ወቶ ይሰማል ይሰማል ይሰማል ከሩቅ ይሰማል የወገን ስቃይ ወገን ያሳምማል ከፍቶበት ክፉ ቀን በጋና ክረምቱ ዓለም ጨክናበት ሲናፍቀው ሞቱ አስቀምጬ ባየው እኔን በእርሱ ቦታ እራሴን ወቀስኩት ጸጸቴ በረታ የሰው ልጅ ተጨንቆ እርሱ ታዘን ጠኔ ከጎኑ ካልቆምኩኝ ሰው መሆን ለምኔ የወገኑ ሕመም ካልተሰማው ምቱ ከቶ ምኑ ላይ ነው የሰው ሰውነቱ? የእንባ ጅረት ሞልቶ ሰርክ የፈሰሰ ሰው ነግ በኔ ብሎ ፈጥኖ ካልደረሰ ከትናንቱ በላይ ዛሬው እየባሰ ታላቅ ክቡር ፍጡር ሰውነት ፈረሰ።
ይሰማል ይሰማል ከሩቅ ይሰማል ይሰማል ይሰማል ወቶ ይሰማል ይሰማል ይሰማል ከሩቅ ይሰማል የወገን ስቃይ ወገን ያሳምማል